Hello hello
ሄሎ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
አሁን እግዚአብሔር ይመስገን። የቴክኖሎጂ ነበር ካሽሪ
አዎ፣ አይ እንትን ነው ካስረጅተር memory ያስቀይረን ነበረ ትናንት ትናንት ነው የተቀበልናችሁ ከእናንተ
memory ተቀይሮልህ?
me- memory ያስቀይረን ማለት ነው።
እሺ
አሁን ይሄ የሶስት ወር ሪፖርት ልናወጣ ብለን የሶስት ወሩን ስናዘው እም፣ detail እያወጣች ማለት ዝም ብላ ቀን በቀን ከየሶስቱን ወር ማለት ነው እሺ
detail እያወጣችብን የየቀኑን ማለት ነው የየቀኑ ሆኖ አልቆምም ብዙ ማለት ወረቀት በቃ አልቆምም ማለት እስከ መጨረሻ በቃ እስከ fiscal ላይ ሪፖርት አዛችሁት ነው የየቀኑን የወሩን አንድ ላይ ደምሮ የሚያወጣባችሁ
እና ምንድን ነው ማድረግ ያለብን?
እ?
አሁን እኮ ያዘዝነው ይኸውልሽ የሶስት ወር ሁሌም ማቆም እንደምናወጣው የለም አይቻልም። ወረቀቱን እያስገባችሁ እያስገባችሁ ራሱ ነው የ- የ- ያተመውን ራሱ ነው እንዳያልቅባችሁ ራሱን ወረቀት እያስገባችሁ ይቆምላችኋል እንጂ እዚህ ማቆሚያ የለውም።
እኮ አሁን ምን አሁን አይ እሱማ already በቃ እሱ ወረ- ወረቀቱን ጨርሶ ቆመ ማለት አቆ አቆመ። ሁለተኛ ስናዘው እንደገና እ፣ መልሶ እንደገና እሱን ነው ደግሞ የሚያወጣልን የሶስት ወሩን በየቀኑ
memory ስለተቀየረ የምትፈልጉት data እሱ ላይ የለማ ወይስ ድጋሚ እያወጣብን ነው? ድጋሚ እያዘዘብን ነው?
አይደለም ይኸውልሽ የሶስት ወር የምናዘው የለም በየሶስት ወሩ አይደለም የምናወጣው እም፣ ሪፖርት ለማድረግ የሚያዝያ የግንቦት የሰኔ እሺ የሰኔ እንደዛ አድርገን ከዚህ ቀን እዚህ ቀን ብለን ስናስገባ ከዛ ቀኑን አወጣብህ መጀመሪያው ላይ እሱ ግን ማለት ነው።
የየቀኑ ሙሉ በየቀኑ አወጣ ብዝዝ አድርጎ ወረቀት ጉልጉል አድርጎ አወጣብህ።
አወጣ ከዛ ቆመ አልከኝ።
ቆመ ማለት ከዛ- ጨርሶ ነው ያቆመው ጨርሶ ቆመ አዎ።
መልሰን ከዛ- እንደገና ደግሞ እስቲ እንዘዘው ብለን እንደገና ሁለተኛ እንደገና ሞክረው ብለን ሞከር ነው summary ላይ ነው ማድረግ የነበረባችሁ። fiscal ላይ አዛችሁት ነው። አሁንም ድጋሚ እንደዚህ የወጣባችሁ።
እስቲ አንድ አናግሪያት እስቲ እስቲ አንድ ነገር ያ- እንትን በይላትና አንድ እየነገርሽን አንዴ እናውጣ
እንዴ አሁን አልቆመላችሁማ። ወረቀቱ ቆሟል።
ቆ- ቆሟል ወጣ ጨርሶ ቆ- ሁለተኛውንም ጨርሶ ቆመ እኮ በቃ
እሺ ን- እኮ ንካሽ
አገናኘን
ሄሎ ሄሎ፣ ሰላም ሰላም። እሺ፣
ማሽኑን አብርተሻል?
አዎ፣
እሺ እንትን ሜኑን ንኪና
እሺ።
ከዛ ምን ይላል ፊት ለፊቱ screen ኡ ፊት ለፊት ያለው ነገር
ም- ምንም አልመጣም። GP መቶ ኢት- ኢቲ እና ዜሮ ሁለት ቀኑን ብቻ ነው ያስቀመጠው።
GP ዜሮ ሁለት መቶ- ዜሮ ስምንት ሁለት ሺህ አራት በቃ እሺ ሁለት እና ሶስት ንኪ
ቁጥር አ
እሺ፣ ሁለት እና ሶስት ከዛ ከዛ እንትን ቶታል ቶታል
ቶታል ከዛ ምን መጣልሽ
ከዛ fiscal report እና summary report የሚል መጣልኝ። fiscal በ roll ኡ ዝቅ አድርገው roll አላ ከሜኑ አጠገብ
እ፣ አዎ፣ አለ እ
አለ አለ።
አላ አይደለ ከሜኑ አጠገብ roll ነገር አለች አዎ፣ አዎ፣ አለ።
ሮሏን ዝቅ አድ- ንኪያት ሮሏ
እሺ፣ ይኸው ነኳት፣ አረኳት ዝቅ።
summary ላይ ሆነች ኮከቧ የሆነች summary ኮከብ።
ላይ ሆነች። አዎ፣ summary ላይ ሆናለች አሁን
total ንኪ
እሺ ይኸው total ነካው። ከዛ date መጣ።
አሁንም total ንኪ
አዎ ይኸው እሺ።
ከዛ ቀን መጣልሽ አዎ መጣልኝ።
ዜሮ ዘጠኝ በይ
ዜሮ ዘጠኝ ዜሮ አራት
ዜሮ አራት ሀያ አራት ሀያ አራት እ ሀያ አራት
ከዛ ዜሮ ሰባት ዜሮ ሰባት ዜሮ አሁንም ሰባት ዜሮ ሰባት እ እሺ ሀያ ሀያ አራት አራት total ንኪ እሺ እሺ ይኸው ነካው።
እሺ ወጣለሽ
አይ ቆይ እያወጣ እያለሽ ቆመች።
እኮ ወረቀቱን አገባቡን በስነ ስርዓት አላስቀመጣችሁትም። ቀጠቀጠብሽ አይደል?
አ- አዎ
እኮ ምን ጊዜም ደረሰኝም ከመቁረጣችሁ በፊት ወረቀት አቀማመጡን check ማድረግ
እም።
አለባችሁ እሺ ይሄኛው አሁን ያል- ያልሽኝን እንትኑን ንገሪኝና ልጻፈው።
እኮ ጻፊ።
እሺ መጀመሪያ ሜኑ አይደል?
አዎ ከዛ GP መቶ ሲለልሽ ሁለት እና ሶስት
እሺ GP መቶ ጂፒ አለ ሁለትና- አይደለ? screen ኡ ፊት ለፊት አዎ፣ GP ብሎ ቀንና አዎ።
ሰዓት ይጽፋል እዛ ጋር አይደል?
አዎ አዎ screen ኡ ሁለት- ፊት ለፊት እና ሶስት ከዛ ትወጣል። ሄላ ሄላ ሄላ ሄላ ሄላ ሄላ